ጤና ይስጥልን ቢጂ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
እግዚአብሔር ይመስገን። ቅድም ማሽን ተብላሽብኝ ምናምን ብዬ ደውዬ ነበር። እስካሁን ሊመጡልኝ አልቻሉ። ሶስት ቀናችን ነው ዝናብ ከተቋረጠ።
እሺ በዚህ ስልክ ነበር ደውለው ያስመዘገቡት?
አስራ አንድ ቤት ላይ አስራ አንድ ሰባት ስምንት ሰባ ዘጠኝ አዎ በዚህ ስልክ ነበር። ሶስት ቀን የተበላሽ ቀዳዳ ራሱ እሺ የቤቶት ስም ማን ይባላል?
ማቴዎስ
ማቴዎስ ግሮሰሪ ነው?
ማ- አዎ አዎ
እሺ ደንበኛችን ቅሬታዎት ወደሚመለከተው አካል ተላልፎሉታል። ምናልባት የወረፋ ጉዳይ ስለሚሆን ይጠብቋቸው ይመጣሉ። መስመሪያ ደንበኛችን